ተሰፋትፍሲዝ ብድረ ዘሳረረ ወገሰጸ ባሕረ በማይጸነ ድንግልናሁ ተስእለ ዋናው ተስእለ ናሁ ተገብረም ይላል። ዋናው ተስእለ ስጋ በዋቲ በ ስጋ በዋቲ ድርብ ስጋ በዋቴ ሁለት ዘር ስጋ በዋቲ ስጋ በዋቴ ሁለት ዘር ማለት ነው። ስጋ በዋቲ ድርብ ስጋ በዋቲ ስጋ በዋቴ ስጋ በዋቴ በጦላይ ተገብረ በማህበረ ቅዱሳን ከሰተ ብስቲረ ይህ ጎዳና በማህበረ የሚለው ጎዳና ዋናው በማህበረ ቅዱሳን ከሰተ ብስቲረ